hello እንዴት ናችሁ? መረጃ ፈልጌ ነበረ። ይቅርታ CT price ኡን ትነግሪኛለሽ? ዋጋ ስንት እንደሆነ ከነ አምቡላንስ አምቡላንስ ያው ትልካላችሁ።
ምን ነበር ከየካ ኮተቤ ነው CT scan እኮ ምን CT scan
brain brain breast scan አ አ
with contrast ነው without
without ነው without ነው ዊዛውት ነው ዊዛውት ሁለት ሺህ አምስት መቶ ነው።
ሁለት ሺህ አምስት መቶ ብር አምቡላንስ ጋር ማለት ነው።
አምቡላንስ በነፃ ነው። breast scan ኑ ብቻ ሁለት ሺህ አምስት መቶ እሺ ጊዜ ይስጥልኝ፣ አመሰግናለሁ።
እሺ አሁን ነው የምትፈልጉት?
አዎ አሁን ነው የምፈልገው። normally ተደውሎ ነበረ። advanced አምቡላንስ ነው የሚያስፈልገው ይኖራችኋል? አ?
አዎ እኮ almost ያው እንትን ነው።
ኦክሲጅን ላይ ናቸው።
አዎ ፌስ ማስክ ይጠቀማሉ።
በቃ አስተላልፍልሃለሁ።
እሺ እሺ